እሺ ይኸው እየደወልኩ ነው።
hello ቤርሳቤ ነኝ።
ቤርሴ ሰማንያ ስምንት ሰላሳ አምስት ኤርሚያስ ላይ አድርጊልኝ ጋ ይግባ ብሏል።
no አይ አንተ ሌላ order ይዘሃል
እኔ ሩቅ ቦታ ሆኜ ነው እኮ ከሰው ወደ ሰው order ማስተላለፍ አይቻልም። አንተ ሌላ order ስላለኝ ይዘህ ነው ከሆነ ጠይቄዋለሁ እንዲወጣልህ አስጠይቅ።
ጠይቄዋለሁ።
እሱ እሺ አይደለም ስላለኝ ነው።
እሱ እሺ ማለቱ አይደለም። እኛ ማስገባት አንችልም ወደ ሌላ ሰው
ኧረ ተባበሪኝ፣ ሩቅ ቦታ ሆኜ ነው።
ስለማልችል ነው። የሚወጣልህ ከሆነ እንጠይቅልህ። ሌላ order አልያዝክም አይደለ?
አልያዝኩም። ስማ ግን እሺ ስ- ጠይቄው እሺ ስላለኝ ወደዛ የሚጨርሰው ሌላ ገባኝ።
ኦርደር ወደ ነግረናችኋላ። ከዚህ በፊት ከሰው ወደ ሰው ማድረግ አቁመናል። አናላግም።
እሺ አትተባበሪኝ።
በሱ ፍቃድ እኔ እኮ ምንም የምተባበረው ነገር የለም። የሚወጣልህ ከሆነ እንጠይቅልህ። የት ነው ያለው?
ከኦስካር ነው የሚወጣው።
አይ ወደ አንተ ወራይ።
የት ነው ያለኸው?
እኔ አያት ነው ያለው።
እጠይቃለሁ እጠይቅልሃለሁ። በሱ ፍቃድ የሚወጣ ከሆነ ይወጣል።